ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከኢትዮ መቶ ሰላሳ ነበር የምደውልልዎት።
እ እ ከኢትዮ መቶ ሰላሳ ነበር የምደውልልዎት።
እሺ
እ መልዕክት አልከፋልዎትም?
መልዕክት አልደረሰኝም። አዎ
እሺ ሪዲም ኖት የሚባል ስልክ አሸናፊ ኖት ሳምንታዊ ዊክሊ ማለት ነው።
ኦኬ
እሺ ቅርታ ስሞትም አልበል መጀመሪያ።
አወቀ
እሺ አወቀማ ቢርመጂ
ቢርመጂ አ፣
የት አካባቢ ነው የሚኖሩት?
ለገጣፉ
አዲስ አበባ ብዬ ልያዘው።
ይቻል ያው ለገጣፉ ለብቻው የ- ያ- ለገጣፉ ነው የሚባለው።
እሺ እ አሁን በምነግሮት የቴሌግራም ዩዘር ነኝ መታወቂያ ሲም ወጥቶ በእርሱ ስም ነው አይደለ?
የምጠቀመው በራሴ ስም ነው። አወቀ